withdrawal አድርጌ ብር ቴሌብር ላይ ያልገባልኝም ነበረ።
እሺ ላኩ። transaction history ውን screenshot አድርገው
ልክ አሁን seen አላለም አላያችሁትም? ገብታችሁ ልኬው ነበረ ማን ነው?
መስመሩና ቴሌግራም?
transaction እ የቴሌግራም ስሞት ማን ነው?
የቴ- የቴሌግራም ስሞት ነው ያለኝ።
አዎ
እሺ ቆይ ልንገርህ። በሌላ መስመር ስለሆነ በሌላ ቴሌግራም ስለሆነ የላከው ጊዮን አዝመራው
ማን?
ጊዮን አዝመራው ጊዮን አዝመራው
እሺ፣ spelling ይንገሩን።
G H I O N
ጊዮን እየመጣልኝ አይደለም።
እስኪ normal መስመሩን ልንገርሽ።
ስልክ ቁጥሩን ስልክ ቁጥር አዎ።
አንድ ላይ አድርገው ልከውልና
ስልክ ቁጥሩንም አንድ ላይ አድርጌ ልኬዋለሁ።
እሺ፣ የላኩትን ስልክ ቁጥር ይንገሩኝ።
እሺ ሰማንያ አምስት አርባ ዘጠኝ
እሺ፣
አርባ አንድ ስልሳ አራት
የትኛው ነው
የላኩት መስመር ነው። የሁሉ ስፖርት እ፣ የትኛው ነው ከፈትኩት ብሩ?
የአንድ ሺህ አራት መቶ ሰማንያ ብር ነው አርባ ብር የሚለው አንድ ሺህ አራት መቶ ስልሳ ምናምን ብር
አንድ ሺህ አራት መቶ
አንድ ሺህ አራት መቶ ስልሳ አምስት ብር
እሺ፣ አስተላልፌ ይሎታለሁኝ ደንበኛችን።
እሺ ወደ ቴሌብር ነው ገቢ የሚሆነው
መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
በቃ እሺ